Hello ሰላም ጤና ይስጥልን። ቴሌቪ
ይስጥልን። ስለዚህ እንትን ማወቅ ፈልጌ ነበር። ማብራሪያ መስጠት ትችላለሽ?
አዎ ቴሌቪዥን game ነው።
ምን?
game ኦቹን ሲጫወቱ ሽልማቶች አሉት።
okay ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ።
እ፣ በቀን ነው የሚቆርጠው ወይስ?
በየ daily ከተመዘገቡ ሁለት ብር፣
okay
ሳምንታዊ ከሆነ ደግሞ አስር ብር ይቆርጣል።
አስር ብር። ስለዚህ ወደ እሱ መላክ ብቻ ሌላ ነገር የለውም።
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ።
okay daily subscribe ካደረጉ ሁለት ብር ይቆርጣል። ትኬት ይሰጡታል። በትኬት ደግሞ የሚያሸልም ጨዋታ ድሎትን ይሞክሩ። game ኦቹን መጫወት እሺ፣ አመሰግናለሁ። ለማወቅ እሺ፣ ፈልጌ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ለመጫወት።
እሺ፣ እሺ፣ አመሰግናለሁ።
መልካም እድል።
መልካም